ከ CBE ባርክም ዛሬ transfer አድርግተን አልገባልንም። ከ CBE ደግሞ ተቆርጧል ብሩ።
እሺ ከ CB የገባልን message አለ አይደለ? ከ CB የገባልን message አለ አይደለ? hello hello፣ አይሰማም?
ከ CBE ብር ከ CBE ብር የገባልን message አለ አይደለ?
አ እሱም message ከ CB ስልክ ቁጥር ጋር አድርገህ ቴሌግራም account ኣችን ላይ ላክልን። እሺ እሺ